ጤና ይስጥልን።
እንዴት ነህ?
እግዚአብሔር ይመስገን።
የደላላ ስልክ ነው መኪና መስጫ
ምን አሉ?
የአሊባባ ስልክ ነው
የማሊባባ ስልክ ነው።
እሱ የሚሸጥ መኪና ነበረ።
እሺ
እሱን ለመሸጥ ነው የደወልኩት።
እሺ፣ ይዘውልን መምጣት ይችላሉ?
አይ፣ የት
ይዘውልን መምጣት ይችላሉ?
የት
መስቀል ፍላወር ወይም ፓስተር ወይም ደግሞ
እ
ሜክሲኮ መስቀል ፍላወር አለን። ሶስት branch አለን አዲስ አበባ ላይ።
መስቀል ፍላወር ምኑ ጋር ነው?
መስቀል ፍላወር አፍሮሊንክ ሞተርን ያውቁታል? አፍሮሊንክ ሞተር
አዎ።
በቃ በአፍሮሊንክ ሞተር ትክክል ሲገቡ ማሊባባዎችን እንገኛለን።
ስንተኛ
አዎ ሪክላማችን ይታያል። በአፍሮሊንክ ሞተር ትክክል
እም፣